ሄሎ
አቤት አሉላ
አቤት okay ሲንግ ትመልሳለች product ኡን ካሮት ከቢሮ ነው የምደውልልህ
እሺ
መልሳለች product ኡን ማ?
ካሮት መቀበል አልቻልኩም ነበር አለች
ማ ሲንግተን
አ- አምስት ኪሎ ነው ምናምን መልሳለች። አዎ okay መቀበል ስላልቻለች ተመላሽ ሆኗል አይደለ product ኡ
እሷ አልነበረችም ስንሄድ እሷ አልነበረች ስልክ አላነሳለች። በቃ ትም ሄደን እኛ okay so product ኡ አለ አልሰጣትም ተመላሽ ነው አዎ አልሰጠዋትም።
okay በቃ እሺ